hold ነው። የ hold hold ትሆን ነው ያለችው። ሄሎ ጤና ይስጥልኝ። ሄሎ
ሄሎ
ይሰማል?
አማርኛ አላውቅም። ሲዳምኛ
ሲዳም ቋንቋ እንዲቀየር ነው።
አዎ፣
ወደ ምን ወደ ምን እንዲቀየርለት ነው?
ወደ ኦሮምኛ ይቀየርክ ብቻ አላለሁ።
ኦሮምኛ አዎ፣
እ፣ እሺ እንቀይርለታለን። ቋንቋ ወደ ኦሮምኛ እንቀይርለታለን። እሺ እሱ ሙዚቃ እየፈለገ ነው።
እሺ እሺ እሺ